Hello ጤና ይስጥልኝ ታዲላ አምቡላንስ ባክዎ ምን ልርዳዎ?
ወጫሌ ያላችሁ እንደ ቅርንጫፍ እ እ የት?
አምቡላንስ አይደል?
አዎ አምቡላንስ ነው።
ወደ ወጫሌ ያላችሁ ከጅጅጋ ወደዛ።
እ ከዚህ መሄድ እንችላለን።
አይ ከዛ ነው የሚመጣው ከየት ከየት ነው? ከውጫሌ የት? አዲስ አበባ?
ከወጫሌ
ከውጫሌ ከወጫሌ ክብረ መንግስት
እኮ ከዛስ ወዴት?
በቃ ከወጫሌ ክብረ መንግስት ከውጫሌ የት ክብረ መንግስት?
ከወጫሌ ታማሚ ወደ ክብረ መንግስት ክብረ መንግስት ሆስፒታል ነው?
አዶላ
አዶላ አዎ
እንትን አም- አምቡላንሳችን ያለው አዲስ አበባ ነው። ከአዲስ አበባ ውጫሌ መተን መውሰድ እንችላለን።
አይ፣ ታዲያ ብዙ ወጪ አይደል? ከዚህ እዛ ሄዳችሁ ከዛ አዎ።
አዶላ ወስዳችሁ አ እስቲ ስንት ነው ንገሪ።
እሺ መልሼ ልደውልልዎት ማዘር።
እሺ እሺ እሺ፣ እሺ እሺ እሺ